ጤና ይስጥልን ቪዜ ኢትዮጵያ የደንኛ ባንኮች መድረክ ጤና ይስጥልን ቪዜ ኢትዮጵያ የደንኛ ባንኮች መድረክ ደንበኛ ቁጥር ሄሎ ይሰማል።
እ፣ እንትን ጥገና ፈልገን ነው እ- እሺ ይቻላል። ቲን ነምበር ወይ ደግሞ ቢጂ አይዲ ይንገሩ።
አስራ አራት ሁለት ሀያ አምስት ጥገና እንትን የቢጃይ ቁጥር አስራ አራት ሁለት ሀያ አምስት ሀያ ነው አምስት እ እ?
አስራ አራት ሁለት ሀያ አምስት አ
እሺ ሌሎት መስመር ላይ ነው ደንበኛችን።
አ መስመር ላይ ስለቆየሁት ይቅርታ። የድርጅቱ ስም እንደሚባለው ቡና ዋጋ ወይም ድርሻ ይውሩ
እሺ ቡናባ በዚህ ነው ያገኘሁት በድርሻ አይደለም።
እሺ ቡና ዋጋ ግሮሰሪ እሺ
በደወሉ ስልክ ለመዝገብ ወይስ ሌላ ቁጥር ይሰጡኛል?
አይሁን ይመዝገብ በዚህ እኔ ስላለው አሁን
ሙሉ ስም ይንገሩኝ።
አበበ ፈለቀ
የት hello።
አካባቢ ነው?
መገናኛ መሶብ አበሻ አጠገብ
መሶብ አበሻ አጠገብ።
አ
ማሽኑ ምንድን ነው የሆነቦት?
እ፣ ኦክሲጅኑን አ፣ እያስተነፈሰ እምቢ አለ በቃ
ቤቱ ጋር ነው የሚያስተነፍሰው። በሰዓቱ በኩል ነው ወይ?
በሰዓቱ በኩል
እሺ ደንበኛችን የነገሩኝ መረጃ እንዳለ መዝግቤ ወደ ጥገና ክፍል አስተላልፈዋለሁ። የጥገና ባለሙያዎች በአንድ ሰዓት ውስጥ መጥተው የጥገና አገልግሎት ይሰጡታል።
እናመሰግናለን እሺ።
እሺ እኛም እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ ባለ አስቀምጡልን። መልካም ቀን ይሁንልን።
okay እሺ